Hello ጤና ይስጥልኝ
እ
ማሌት እባላለሁኝ ከአሪፍ ፔይ ነው የምንደውልልዎት።
ከየት አሪፍ ፔይ
ፓሪስ ቤ አዎ፣
ማለት
አሪፍ ፔይ የ POS machine እና የክፍያ አማራጭ አለ አይደል? ኦንላይን መክፈያ እ
ከዛ ነው የምንደውልልዎት።
እሺ
እሺ፣ እርሶ ስም ማን ልበል?
ይስሐቅ ተስፋዬ
እሺ ደንበኛችን እ የደወልንልዎት ታህሳስ ሶስት ቀን ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደው የአሪፍ ፔይ ሶስት ነጥብ ዜሮ ዝግጅት ላይ እርሶን ለመጋበዝ ነው።
እሺ ታዲያ ዝግጅቱ አሪፍ ፔይ በሚሰጣቸው አገልግሎቶች ላይ የሚጨመሩ እና ያሻሻላቸውን አገልግሎቶች የሚያስመርቅበት ስለሆነ ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ነው የሚካሄደው እና ቀደም ብለው እንዲገኙ እንመክራለን።
እ Hello እ
መስመር ላይ ያሉ ይሰማዎታል? ይሰማዎታል? ደንበኛችን የእርሶ ድምጽ እየተሰማን አይደለም። እኛ ይሰማዎታል? መስመር ላይ ያሉ